Nice to meet you.
ሄሎ
ሄሎ እስተማ አዎ ሰላም ነው ሰላም ነው
አለ አሉ።
እሺ ያ ቼክ ቦይንት የምበላዋ
እሺ ከዛ በኋ- ከዛ በኋላ አንድ ሺህ አንድ መቶ ብቻ ነው የምገባው አዎ አርባ አራት እንደዚህ- ያሸነፉ ሰዎች ስላለ እኩል ነው የምትከፋፈሉት።
አ አርባ አራት ያሸነፉ ሰዎች ስላሉ አ ከአንተ ጋር
እሺ
ለ- ለ- ከእነሱ ጋር ነው የምትከፋፈሉት።
ተሸነፈ አ እንደዚህ ምር ነው መጀመሪያ ስልሳ አልነበርኩም እንዴ እኮ ስልሳ ሺህ ነበረ በ- በጃክፖት አዎ።
እኮ እኩል ነው የም- እኩል ነው የምትከፋፈሉት ይላል
አል- እንደዚህ ነው የምልህ እ
እንደ- እንደዚህ እንዴት ይሻላል
ህጉ እንደዛ ነው።
አ ህጉ እንደዛ ነው።
ኧረ እንደዚህ አይሆንም አ hello አቤት
አ
በ- አ- jack የ jackpot ህግ እኮ አለ የ- የራሱ ህግ። ህጉ ላይ አምስተኛ ቁጥር ላይ ገብተህ ብታየው ሁሉም አይ።
እ፣ ያንን jackpot በዛ ሰዓት ያሸነፉ ሰዎች ጋራ ብሩን እኩል እኩል ነው የሚካፈሉት ይላል። አንተ ብቻህን ብታሸንፍ ኖሮ ስልሳ ሺህ ይሰጥህ ነበረ፣ ግን
አ ብዙ ሰው ስለሆነ ያሸነፈው
አ
እ፣ ብዙ ሰው ስለሆነ ያሸነፈው እ፣ ግዴታ እንትን መሆን አለ። እኩል ነው የምትከፋፈሉት።
አ እሺ እሺ